ጤና ይስጥልኝ ደህና አደራችሁ?
እሺ ሰላም፣ እንዴት ነህ?
ሰላም ነኝ እግዚአብሔር ይመስገን።
እሺ ምን ነበር?
እና እና እንትን ነበረ ምን?
ትናንትና ያሳትኩት ጨዋታዎች ነበሩ እሺ
እ ባየር ሙኒች እና የቡንደስሊጋው እና የአውስትራሊያው ሬድ ቡል ሳልስበርግ
እሺ bet ID ህን ትነግረኛለህ?
እ bet ID ህን ንገረኝ፣ ወይ ደግሞ ልንገርሽ?
cashier code ህን። አዎ ልንገርሽ አዎ cashier code ህን። እሺ
እሺ ልንገርሽ እሺ
እ አራት ሰባት
እሺ አራት ሰባት
አራት አሁንም አራት አዎ እሺ
CB
አይ cashier code ከስር ነው ያለው። cashier code የምትለዋን ንገረኝ።
cashier code አዎ
አረ በቤስት ቤት ቴሌግራም ላችሁ ልላክላችሁ እሺ ወይ በዛ ላክልን። እሺ እሺ